አቤት ጤና ይስጥልኝ።
አብረው ይጥልኝ ምን ልታዘዝ?
እ ምን ልርዳው? ቴሌቪዥን ነው ይሄ።
ለመጫወት ነው የፈለኩኝ ግን
እሺ ኮከብ ዘጠኝ ሰማንያ አምስት መሰላል አድርገው መጀመሪያ ይደውላሉ።
ኮከብ ኮከብ ዘጠኝ ኮከብ ዘጠኝ ሰማንያ አምስት ሰማንያ አምስት እሺ አዎ ከዛ ሰባ ቁጥር ተጭነው አማርኛ ያርጉ።
ስልሳ
ሰባ ቁጥር ተጭነው ቋንቋውን አማርኛ ያርጉት።
እሺ
ሶስት ቁጥር ለመጫወት የሚለውን ይምረጡ።
እሺ
እሺ
አመሰግናለሁ።
አሜን። መልካም ጊዜ።